ድምጻቸውን በዛው ላይ አሰሙ። ሄሎ ሄሎ እንትን መሰረት የለችም መሰረት አለች።
እንትን ዲፖዚት ይዞብኛል። ተመስገን ነኝ። የቅድሙ ከአጥላስ ወደ ቤት ሄደው ምልኝ ተመስገልኝ እያለች ነው። ዲፖዚት ተስመ ሀያ አራት ሰባት ምንድን ነው የሆነ ኦርደሩ?
እንትን ሴትዮ አላዘዘችውም። ዋና የምግብ ቤቷ ባለቤት ምግቡን አላዘዘችውም እና ካንስል ነው ካንስል ይደረግልሃል። እሺ፣ እሺ፣ እኮ ምግብ ብር ይዞብኝ እኮ ነው።
እሺ፣ እሺ፣ እነግርልሃለሁ።
እሺ